ነው።
ያስጠላል። ሽንኳን ስናማከር አሁን አሁን እንትን ያልሽ ነበር ምት ሲቲ ስካን እንትን መሰለው አልቆያችሁ ብልዬ ቆይ አንዴ ምን አልሽኝ?
ሲቲ ስካን አሁን ትነሳ ብላ ዶክተር ያናገረችሽ ናት።
እሺ ከምኒልክ ነው አይደለ?
አዎ ማየ ከምኒልክ እኮ አምቡላንስ ብላኝ አስተላልፍ ያለው ቁጥር አልደወሉላችሁ?
አልደወሉልንም።
ሌላ ስልክ አልተደወለላችሁ?
አልተደወለልንም። ሐኪም ያ ዶክተሯን እና የኔን ስልክ ነው የሰጠነው።
እሺ ሌላ ሰው ካላናገራችሁ ድጋሜ እነግራለሁ። እኔ አስተላልፍ ያለው ቁጥር እስኪ እይልን እናቴ